ጤና ይስጥልኝ የኢትዮ ጥሪ ማዕከል በበኩ ምን ልርዳዎት?
ሰላም ነው?
እግዚአብሔር ይመስገን።
እንትን ክሌን ትኬት ፈልጌ ነበር ማለት ከኮምቦልቻ ወደ አዲስ አበባ ለመምጣት ከኮምቦልቻ ወደ አዲስ አበባ እሺ፣ ለመቼ ነው የሚፈልጉት?
ለመቼ ለመቼ የሚኖረው ለዛሬ አይኖርም። ያው መቼ ያው የቅርብ ቀን ነው የፈለጉት?
ያው የቅርብ ሰዓት ነበረ ታድለ ለአንድ መንገደኛ ነው?
ያው ለአንድ
እሺ፣ ቼክ ላድርግሎት። እሺ
እሺ።
እሺ በጣም ይቅርታ እንጠይቃለን መስመር ላይ ስላስጠበቅኩት። በቅርብ ቀን ያለው የእሁድ ነው።
እሁድ አዎ ለእሁድ ነው ቅርብ ቀን ያለን።
okay። ከዛ ውጭ ተይዟል ማለት ነው?
እም፣ ከዛ በፊት ያሉት አዎ በረራዎቹ ሞልተዋል።
okay። እም፣ እሺ ወንድሜ አመሰግናለሁ።
ምንም አይደለም። maybe የሚለቀቅ ከሆነ መልሰው ደውለው check ያደርጉን። እሺ ቦታ የሚለቀቅ ከሆነ እፈልግልዎታለሁ ወይ በዚህ ስልክ እደውልልዎታለሁ። ግን እርስዎም እየደወሉ check ያደርጉን። እሺ እሺ እደውላለሁ። አይ እኔ ነገ ወይ ከነገ ወዲያ ብቻ እሺ እደውላለሁ። እስኪ ነገ የሚለቀቅ እደውላለሁ።
ከሆነ አዎ ይደውሉልን። ሌላም እንረዳዎት ካለ እሺ። አይ ሌላ ምንም የለም። አመሰግናለሁ።
ስለደወሉ እጅግ እናመሰግናለን። መልካም ጊዜ ይሁንልዎት።